ጤና ይስጥልኝ። ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
ከቴሌብር ወጣ እንዴ system
ምንድን ነው deposit ነው ወይስ withdraw ነው?
ለማስገባት ማለት እሺ deposit ለማድረግ technical ችግር ስላጋጠመን ነው። ሌላ ቴሌብር account ሰጥቾት በዛ ቴሌብር account ገቢ ካረጉ በኋላ ገቢ ያደረጉ ያደረጉበትን ደረሰኝ screenshot እና የሁሉ ስፖርት account ሙሉ ስምና ስልክ ቁጥር አድርገው በቴሌግራም ይልኩልናል።
ላልካለሽ ዜሮ ዘጠኝ ሰላሳ ሁለት
እሺ ዜሮ ዘጠኝ ሰላሳ ሁለት ሰላሳ ሁለት ሰላሳ አምስት እሺ አስራ ዘጠኝ ስልሳ ስድስት አስራ ዘጠኝ ስልሳ ስድስት ይሄ ገቢ የተደረገበት ነው። ፍትሐ አምላክ ማርዬ ገቢ የሚደረግበት ገቢ የሚያደርጉበት ማለት ነው።
አልካለሽ የቴሌግራም የያዙ
እሺ አንድ እሺ ነገር
ዜሮ ዘጠኝ ሰባ ስምንት እሺ
አስራ ስድስት እሺ ሰላሳ ዜሮ ስድስት
ዜሮ ስድስት አዎ እሺ አመሰግናለሁ።
በዚህ ቴሌግራም ላይ ላኩልንሽ